hello hello ጤና ይስጥልኝ። አይሰማም።
አሁን ይሰማል።
ይሰማል። አሁን ትናንትና በአሪፍ ፔይ ክፍያ ፈጽሜ ወደ ቴሌ ብር ለማስገባት ማመልከቻ አቅርቤ ነበረና እስካሁን አልተፈጸመም ነበር።
ትላንት ነው ያስመዘገቡት።
ትናንት አስመዝግቤ ያለ
ዋናው ስሞት ማን ድረስ አማ ላይ ደመላሽ
በዚህ ቁጥር ነው ያስመዘገቡት።
አ አ አሁን በደወሉበት አ
አንዴ ቼክ ላድርገው። ደንበኞች መስመር ላይ ምን አልሽ?
ተመዝግቦልዎታል፣ ይስተካከላል። ትንሽ ሁኔታ okay እሺ። ምን ያህል ጊዜ ይወስዳል? አስቸኳይ ነበር።
ነው። ቀኑን ይሄን ያህል ነው ብዬ መናገር አልችልም። ብዙ ተመሳሳይ case ያላቸው ደንበኞች አሉ።
አ ይስተካከላል።
okay እሺ።
ወረፋዎችን ጠብቀው።
እሺ እሺ እሺ መልካም ቀን